hello
hello hello ወይ መቅደስ አቤት። እሺ ንገረኝ። እሺ ስልክ እያወራሁበት ስለነበረ ነው።
okay ችግር የለም እሺ እንትን እ ቴሌብር ቲ- ቴሌግራም account ኣችሁ ተደልተዋል እንዴ ተቀይረዋል እንዴ አዎ ሌላ ልሰጥክ አልሰጠውክም አይደለ? ልንገረኝ።
አልሰጠችኝም አዎ ጠፍቶኛል እኮ ነው ወይ ቅድም በቃ የለም እሺ፣ ይሄ የቅድሙንም approve አላረኩልህም እኮ ሲዘጋ አዎ አላደረገ ጠየቅኩም። አዎ አዎ። ይኸውልህ ቁጥር ልስጥህና እሱን ያዘው። ይሄንን approve እስካደርግልህ ትጠብቀኝና ከዛው ይሄ እንትን invalid የሚለን እሱን screenshot አድርገህ መቅደስ ብለህ ትልክልኛለህ።
invalid የሚለው ጽሁፉን ነው የምልክልሽ ወይስ ዜሮ አይ ዜሮ የሚለው ሙሉውን አዎ ሙሉውን እንዳለ የሚልክን ዜሮ እኮ ዜሮ ስታረግ የሚልክን ሙሉውን ላክልኝ። ከታ- ስ- okay እሺ በቃ ከ- እሺ አሁን ቆይ ይሄኛውን ወዲያው ስለሚጠፋ እኮ ነው አሁን ስትጠይቀው ማለት ነው invalid የሚለው account invalid account የሚለው ወዲያው ያጠፍታል ትንሽ አንድ እሺ፣ active ችግር አረገ የለውም። አሁን አንዴ አሁን እኔ ስልክን ስዘጋው ሞክረውና screenshot አድርገን ላክልኝ፣ መቅደስ በቃ።
ብለህ ላክልኝ፣ አሳውቅልሃለሁ። እሺ ከዛ እሺ።
ይደረግልሃል upgrade። ቆይ ይሄን check ላርግልክ መጀመሪያ፣ ምናልባት ቁጥር ምናምን ከተሳሳተ check አድርጌ approve እንዳደርግልክ።
okay እሺ ስልኩ ላክልኝ እሺ ስልኩ ንገሪኝ ዜሮ ዘጠኝ
ስልኩ ዜሮ ዘጠኝ yeah እሺ ዘጠና አምስት ዘጠና አምስት
ሰላሳ አንድ ሰላሳ አንድ
ሰባ አንድ ሰላሳ አንድ ሰባ አንድ ሰላሳ አንድ አዎ ዘጠና አምስት ሰላሳ አንድ ሰባ አንድ አዎ። ያው አግኝ ስንት ነው አንድ ላይ ሌሎቹ ገብተውልሃል አይደለ?
ሶስት ምናምን ነው የገባልኝ እንጂ ብዙ አይ ዘጠኝ አልገባም።
ዘጠኝ ሺህ ያደረግከው ገብተዋል።
okay ገብተዋል እሺ በቃ እና ልክ አንድ ነው።
ዘጠኝ ሺህ ዘጠኝ ሺህ አልገባም። አምስት ሺህ አዎ አስር ሺህ ደግሞ አራት ጊዜ ነው አምስት ጊዜ አለ እሺ እ፣
እሺ፣ እዩና ይሄን ልክልሽ በቴሌግራም
እሺ የአሁኑን በቃ ላክልኝ። በዚህ ቁጥር ነው ያረካቸው? ወዴት ነው ያደረግከው? ወደ ቴሌብር ነው ያዘዝከው ወይስ ወደ ወደ ቴሌብር ባንክ?
ነው በዚህ- በዚህ ቁጥር ሆኖ ወደ ቴሌብር ነው ተስፋዬ ነው አ ተስፋዬ ገብረ ኢየሱስ ዜሮ ዘጠኝ ሀያ አምስት አ ሰላሳ አራት አርባ አራት ሰማንያ አርባ አራት ሰማንያ ሁሉንም ልክ ነህ አይደለ? ላርጋቸው አዎ።
እየገቡ approve አዎ ወደዛ ነው የላኩት ሁሉ በቃ እሺ ያላክልኝ እንትን አይቼው እንትን እልልሃለሁ አሳውቅልሃለሁ። እሺ እኔ እደውልልሃለሁ። ይሄንን ግን አረግልሃለሁ፣ ጠብቅኝ።
ያ- ያን የቴሌግራም ስልክ ነው ያንቺ የግልሽ ነው አይደለም የዛው የኛው የ Best Bet ነው።
okay የእንትኑ ነው የድርጅት አዎ ስልክ ነው።
እሱን ነው። አዎ እዛ ላይ ላከውና check አድርጌው እኔ በቃ screenshot አድርጌ ምናምን ልክልሃለሁ። ከዛ እደውላለሁ።
ኦኬ እሺ እሺ ይሄን አረግልሃለሁ። እሺ እሺ እሺ